ሰላም ጤና ይስጥልኝ። እንዴት አረፈድሽ?
ፊት የማይክሮጂ ሄሎ
አቤት
ሄሎ
አይለፍ አቤት
ሄሎ ጤና ይስጥልኝ።
ይሰማኛል።
ከስፔን ፎርኬት ነበር ምደውልልህ። ከስፔን ፎርኬት ነበር ደውል የልጆች የክረምት ስልጠና
ሄሎ
ሄሎ
ሄሎ
ከስፔን ፎርኬት ነበር ምደውልልህ ወይ